Sport na bakom Ledዳው
ሄሎ ማስፈልግ ሁሉ ስፖርት ባኮ መለዳው እሺ አምስት መቶ ብር አስገብቼ ነበርና እሺ እስካሁን አልገ- አልገባም በ- ላይ ልከዋል?
እ?
ቴሌግራም ላይ ልከውልናል።
ቴሌግራም ቻናል አለ ቁጥር ያዙኛ የቴሌግራም
እሺ
ዜሮ ዘጠኝ ሰባ እሺ።
ስምንት
እ፣ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ በዛ screenshot ኡን ላከው አዎ
እሺ